ማን ቀረ ከሜዳ ማን ቀረ ከዱር ማን ቀረ ከሜዳ ማን ቀረ ከዱር አንተን ብሎ ወጥቶ እግዚአብሔር አንተን ብሎ ወጥቶ እግዚአብሔር ማን ቀረ ከሜዳ ማን ቀረ ከዱር ማን ቀረ ከሜዳ ማን ቀረ ከዱር አንተን ብሎ ወጥቶ እግዚአብሔር አንተን ብሎ ወጥቶ እግዚአብሔር አብርሃም ሲወጣ ዘመዶቹን ትቶ ከጣዖታት ይልቅ ያንተን ፍቅር ሽቶ እንደ ምድር አሸዋ እንደ ከዋክብት ዘሩ በዝቶለታል። ክበሬኛ አባት ማን ቀረ ከሜዳ ማን ቀረ ከዱር ማን ቀረ ከሜዳ ማን ቀረ ከዱር አንተን ብሎ ወጥቶ እግዚአብሔር አንተን ብሎ ወጥቶ እግዚአብሔር ያዕቆብ በሎዛ ድንጋይ ተንተርሶ ዙፋንህን አየ ግርማ ሞገስ ለብሶ ብቻውን ተሰዶ እልፍ ሆኖ ከበረ ሲታገል አንግቶ ሲባረክ አደረ ማን ቀረ ከሜዳ ማን ቀረ ከዱር ማን ቀረ ከሜዳ ማን ቀረ ከዱር አንተን ብሎ ወጥቶ እግዚአብሔር አንተን ብሎ ወጥቶ እግዚአብሔር ብላቴናው ዳዊት በረኝነት ስፍራ እየዘመረልህ ሲኖር ካንተ ጋራ ቀንዱን ሰነጣጥቆ ዘይቱ ፈሰሰ ታላቆቹ ወድቀው ታናሹ ነገሰ። ማን ቀረ ከሜዳ ማን ቀረ ከዱር ማን ቀረ ከሜዳ ማን ቀረ ከዱር አንተን ብሎ ወጥቶ እግዚአብሔር አንተን ብሎ ወጥቶ እግዚአብሔር ሞቶ ቢቀበርም አራት ቀን ቢሞላ ሕይወት አለ ባንተ ከሞትም በኋላ አላዛር ተነሳ፣ መግነዙ ተፈታ፣ አይቀርም በስበሶ ያመነ በጌታ ማን ቀረ ከሜዳ ማን ቀረ ከዱር ማን ቀረ ከሜዳ ማን ቀረ ከዱር አንተን ብሎ ወጥቶ እግዚአብሔር አንተን ብሎ ወጥቶ እግዚአብሔር ይኸው ሰገነት ላይ አቁሞናል ዛሬ አንደበታችንን ሞልቶት በዝማሬ ዛሬም ተከተልነው መስቀሉን ይዘን እንጠብቀዋለን እስኪፈርድልን። ማን ቀረ ከሜዳ ማን ቀረ ከዱር ማን ቀረ ከሜዳ ማን ቀረ ከ አንተን ብሎ ወጥቶ እግዚአብሔር አንተን ብሎ ወጥቶ እግዚአብሔር